Hello. Hello. Hello አይሰማም?
ይሰማል ይሰማል።
አይ ቅድም order እንትን ብዬ check እንድታደርግልኝ ፈልጌ ነበር ትኬት።
ከሚኒሶታ ብለውኝ ነበር አይደል?
አዎ አዎ አዎ አዎ አዎ።
ይቅርታ፣ በቢሮ ስልክ ስደውልሎት አያነሱም ነበረ።
በየትኛው በዚህ አይ በቢሮ ስልክ ደውዬ ነበር።
Okay።
መመለሻውን መስከረም ስንት ነበር ያሉኝ?
መስከረም አስራ ዘጠኝ
እሺ። አንድ ጊዜ እሺ፣ እያየሁ hold hold ላድርግ።
አዎ፣ hold አድርጉ።
እሺ። ትምህርት እኮ ነሐሴ ነው የሚከፈተው። ብዙ ቀን ያመጣው መጨረሻ
ስፔሻል ተጀምሮ ይጨርሳል። ይሄዳለሁ ብሎ ተመለከተ። በስፔሻል ከፈለ